ጤና ይስጥልኝ። አሪፍ ነኝ። ማለት ነው የባኩም ልርዳዎት?
ሳቼ የብር ወደ ባሙስ ብር ልኬ አልገባም ነበር ባሙስ።
እሺ ከኛ ጋር ደውሎ አስመዝግበው ነበር ከዚህ በፊት
እ?
ደውሎ አስመዝግበዋል።
አሁን ገና እየደወልኩ ነው። ቴሌ ስደውል ገብቷል አሉ።
እሺ ስንት ብር ነበረ?
መቶ አስር ብር ነው።
ምን አለኝ?
መቶ አስር ብር መቶ አስር ዛሬ ነው የሞከሩት።
አ አ
እሺ ቴሌብር የሚጠቀሙበት ቁጥር አሁን የደወሉበት ነው።
አ
እሺ ስሜን ቀሩኝ ያስመዘገቡበትን ዳዊት ሰንበቱ ተረፈ።
ማን አሉኝ?
ዳዊት ሰንበቱ ተረፈ።
ከታ ይቆራረጣል። ደንበኛችን ይሰማውታል።
አ ዳዊት ሰንበቱ ተረፈ።
መስመር ላይ ያሉ
አ አ
የኛ ሄሎ።
ድምጽ ይሰማውታል። ደንበኛችን እርሱ አዎ፣ እየሰማን አዎ።
አይደለም።
ይሰማል።
hello ይሰማውታል።